Hello
hello hello
Abid
Abed
સલામ ને સારામ તેના
હેલો
ሄሎ ይሰማል።
አቤት አቤት። ለሚግር ማባላለሁ ከመለጋ ነው የምደውልልህ እሺ
እና ባለፈው ጊዜ ደውዬ ነበር።
አ
ቅሬታ አለኝ።
እሺ፣ ስለ ቆይታ ነው አይደለ? ደውለህልኝ ነበረ።
አይደለም ስለ ቆይታ ብቻ ሳይሆን እሺ
ትንሽ እ, ያስቸገረኝ ነገር አለ እሺ አሰራሮች ላይ ማለት ነው።
እህ
በቀደም ጫጩት አዝዤ ነበር።
እህ
እነዛን ጫጩት ሶስት ሺህ ጫጩት ነበረች። እኔ ያዘዝኩት እ, ወሩን ነግሬክ ነበር። ባለፈው October አስራ አምስት ምናምን ነበር ወይ ከሁለት እህ።
ወር በፊት እና እነዛ ጫጩት ወጥተዋል መሰለኝ